ሀይሎ ጤና ይስጥልን። ጭብጭብ
ጤና ይስጥልን። ጭብጭብ ሰላም ነው?
አብሮ ይስጥልን።
ኦርደር ስና አዝዤ ነበረ ለዛሬ ይመጣል ብላችሁኝ ቀረብኝ። ሁለት ጀምሮ የታዘዘ ኦርደር ረታዎች ጭብጭቦች ጥሩ አይደለም።
ይቅርታ ትንሽ ኦርደር ስለበዛብን ነው። የት ነበር ሎኬሽኑ?
ቆየፈቼ ነበረ። ትናንትም ከትናንት ወዲያ ቆየ ፈቼ።
ቆየፈቼ ነበረ።
እሺ እ የድራይቨር ስልክ ልንገሮት
እስኪ እንጋሩ።
ይደውሉለት።
እሺ
ዜሮ ዘጠኝ ሃምሳ ስድስት ዘጠኝ ሃምሳ ስድስት ሰላሳ ዘጠኝ እሺ ዳ ይላ